ሄሎ
ሰላም ጤና ይስጥልን።
ሰላም እንዴት ዋሉ?
የራሱን ህይወት ለማጣራት የሚል መመዝገብ የሚፈልግ ተብሎ ወጥቶ ነበር።
የአንድ ሰው ህይወት ታሪክ ላይ ነው።
አዎ እሺ
እሺ። እና ለመመዝገብ ነበረ። ምንድን ነው የሚያስፈልገው ነበር?
ስሞት ማን ልባል?
ናዮሚ ናሆሚ ማን?
ኢሳያስ
ስልክ ቁጥር ልውሰድ። ናሆሚ ዜሮ ዘጠኝ አስራ አንድ
አስራ አንድ ሰባ ሶስት ሰባ ሶስት ሰባ ሁለት ሰባ ሁለት ዘጠና አምስት
አድራሻ የት ነው?
እ አዳማ አዲስ አበባ
የትኛው ላይ ያዝኩኝ?
እና በሚመችሽ ያዥው አዲስ አበባ በይው።
እሺ
እሺ እሺ። እኔ መቤት እሺ ናሆሚ፣ እንደውላለን። መልካም ቀን። ሰላማዊ አሜን። ሰላም አሜን።